ምንድን ነው የሚያወራው?
ጤና ይስጥልኝ ማሊባባ።
እንዴት አደራችሁ?
ይመስገን እመቤት።
ሰላም ናችሁ?
አሜን እግዚአብሔር ይመስገን።
አንድ Corolla አይተን ነበር ሁለት ሺህ ሰባት
khaki color ኡን ነው እመቤት።
እንትን ይሄ እስካ- ሰማያዊውን skylight ኡን
እሱ የለንም እመቤት።
አልቆ ተሽጧል።
አ ሌላ አላችሁ? ምን አላችሁ ሌላ?
Corolla የለንም። አሁን ላይ Dzire compact ነው ያለን Vitz።
አይ በቃ እሱን እንኳን አንፈልጋችሁ።
እሺ
እሺ